ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
ከምን ይስጥል
መስመሩ ስለተያዘ ነው። ትንሽ ቆይተው ደውሉ እባክዎትን። እሺ፣ መስመሩ ስለተያዘ ነው። ትንሽ ቆይተው ይደውሉ።
ምን ሁሉ ጊዜ ነው እኮ የምንሞክረው፣ ጊዜ የለንም እኮ።
እሺ፣ ምንድን ነው የሚሞ- የሚፈልጉት? ማለት ምንድን ልትታዘዙ?
አጠቃቀሙ ነው
እ እ?
አጠቃቀሙ አልገባኝም። ብሩ ይቆረጣል። እንዴት ነው እሺ፣ የሚጠቀም?
ልንገሮት። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ ምን ምን ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
ደወልኩ እኮ ዝም ብሎ ነው እኮ message ምንም አይ- ወደ መጣ አዎ መጀመሪያ ያው አጨዋወቱ ማወቅ አለቦት። አዳምጡኝና ልንገሮት። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ
ኦኬ